hello
ሰላም እግዚአብሔር ይመስገን። ዶንኪ ብላ ነው የደወሉልን።
እውነት ነው እርዳታ ፈልጌ የደወልኩት።
ምን አይነት እርዳታ?
እም፣ ጸሐፊ ነኝ እና የግጥም ጸሐፊ ነኝ። እ፣ እሱን promote በማድረጉ ረገድ እ፣ ደካማ ስለሆንኩ communication ላይ በማሳተሙን በኩል ልታግዙ ከቻላችሁ በሚል ነው።
በማሳተም በማሳተም በማሳተሙን በኩል እና ከተቻለ promote በማድረጉም ማለት ነው።
አሁን አሁን የበጎ አድራጎት ስራዎችን ለጊዜው ምዝገባ አቁመናል። እኛ ጋ እጃችን ላይ አንድ ሺ አምስት መቶ ብር ላይ የተመዘገቡ ሰዎች አሉ፣ በድርጅትም በግለሰብም ደረጃ ማለት ነው እ፣ እና እነሱን ሰርተን እስክንጨርስ ምዝገባ ላይ አይደለንም።
ኦ፣ መልካም። እሺ።
እሺ፣ እናመሰግናለን ስለደወሉ።